ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። ባርዳው
እባክዎ አካውንት እንትን ጨዋታውን ጌሙን ተጫውቼ ብር ወደ ዊዝድሮ አድርጌ ወደ ቴሌ ብር አልገባልኝም።
መች ነበር ያደረግከው?
ማታ ሰባት ሰዓት ነው ስድስት ሰዓት ተኩል ሰባት ሰዓት ነው። የቤተሰቤ ቁጥርህን አይ አዎ አዎ ብሩ አምስት ሺ አምስት ሺ ብር ሶስት መቶ ብር እና ስም አምስት መቶ ብር አንድ ጠቅላላ አምስት መቶ ብር እሺ
hello አቤት ወደ ቴሌብር ነው የላኩት። ወደዚህ ቴሌብር ወደ ቴሌ ብር አዎ።
እሺ confirm ተደርጓል። ሁሉም ከትንሽ ደቂቃዎች በኋላ ገቢ ይሆንልዎታል።
ከአምስት ደቂቃ በኋላ ትንሽ ደቂቃ። አዎ።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።